ሄሎ ሄሎ ጤና ይስጥልን።
አብሮ ይስጥልን። ሰላም አልሐምዱሊላህ።
ምን ነበር?
ሰላም ነው። እንትን መኪና ፈልገን ነበር ዲቦርዲ
እሺ፣
አይናማ ካገኘ 2011
ሪፖርት ያለን ሁለት ሰባት ነው አባቱ ሰባት እና ሁለት ሰባት እና
እ 2007 እና
ስድስት ነው ያለን።
2007 እንዴት ነው?
አሪፍ አቋም ላይ ያለ ነው።
እሺ ዋጋው እስከ ስንት ነው? ማለቂያው ባንክ አያይዛችሁ ነው ወይስ?
ባንክ እናወራለታለን።
እሺ
ሶስት ነጥብ ሶስት ነው። አንድ ሚሊዮን ባንክ ይወጣል።